ሄሎ ሰላሳ
እዚህ ሀገር በባንክ ይኖራችኋል ጌታ
ባንክ የምናያይዘው አለን ነው የምናያይዝሎት አይደል ባንክ
በባንክ ቪዛ እኮ ባንክ እያያዝሎት አይደል እኮ አለን
ስንት የሚባል አለ?
ፕሪንት ፓስፖርት አለን ሀያ ዘጠኝ የሚባል አለን ምን አልሽኝ?
ሀያ ዘጠኝ ሁለት ሚሊዮን ዘጠኝ መቶ ሺህ ብር
ስንት ሞዴል
ሀያ ሀያ ሁለት
አይ ተወዷል። ከዛ የሚቀንስ አይኖራችሁ
ከዛ የሚቀንስ የለንም አንተ አይደለም? አሁን እሺ